Hello ጤና ይስጥልን።
ይሩ ሰላም ሰላም
MRI አላችሁ እንዴ?
አለ ምን አይነት MRI
ከአንገት በላይ ለመታየት ነበር እኮ ምንድን ነው የታዘዘልህ?
የምትነበረው ለመታየት ነው።
ገና ልትታይ ነው? ዶክተር ጋር ገብተህ ነው? እንደዛ እኮ ነው የሚታዘዘልህ።
አዎ እንደዛ ነው እንዴ?
አዎ አ- ወይ ማዘዣ ካመጣ ይቻላል።
ከዚህ በፊት ዝም ብሎ ወራጅ ምናምን ነገር የታየው
አይ እንደዛ ሳይሆን ዶክተር ጋር MRI ይነሳ የሚል ማዘዣ ካለ እንደዛ ይቻላል።
አዎ።
አለበለዚያ አዎ።
እንደገና ታይተህ ነው ሲያዝልህ ነው እንጂ በራስህ MRI መነሳት አይቻልም።
አዎ።
እንደዛ ነው።
በቃ እሺ።
እሺ